ሄሎ ሄሎ ሰላም ጤና ይስጥልን ካሊድ አቤት ማን ልበል?
ከዊፕላስ ሶሉሽን ነበር የምደውለው የእኛን መተግበሪያ አውርደህ ነበር አዎ ለተጠቃሚነት ነው ወይስ ለአሽከርካሪነት ነበር?
ለተጠቃሚነት አንተ የተመዘገብከው አሽከርካሪዎቻችን የሚመዘገቡበት ዊፕላስ ሶሉሽን provider ላይ ነው።
sorry እሺ ስለዚህ ተጠቃሚዎቻችን ደግሞ ዊፕላስ ሶሉሽን user የተሰኛለ
App Store ላይ Play Store ላይ አዎ App Store ላይም Play Store ላይም WePlus Solution User የሚለውን አውርደህ አገልግሎቶቻችንን ማግኘት ትችላለህ። ከሶስት መቶ ሀምሳ በላይ game ማግኘት ትችላለህ። እንዲሁም አሸናፊ የሚያደርገን referral code እዛ ላይ ማግኘት ትችላለህ።
እሺ thank እሺ thank you አመሰግናለሁ።
you welcome እሺ